ከችፕችፕ ነበር የምንደውለው። ከችፕችፕ ነበር የምንደውለው። ቀይ ስር order አድርጎ አልመጣልዎትም ነበር። ነገ የት እንላክልዎት? location
ቦሌ አራብሳ ገባ ሞላ ወጥ ላይ ማለት ነው።
ቦሌ አራብሳ።
ገብርኤል ጠጋ
እሺ፣ ነገ እንልክልዎታለን።
ብቻ ግን አይደለም እንትንም እና አለ ድንችም አለው።
ድንችም አለዎት?
አዎ እንደዚሁ ያልመጣ ማለት ነው።
OK። delivery dateኡ ዛሬ ነበረ ወይስ?
ሐሙስ አንድ ላይ ነበረ ሁለቱ።
OK፣ እሺ። ስለዚህ አንድ ላይ እንልክልዎታለን።
እሺ፣ እሺ።
እናመሰግናለን። መልካም ምሽት።
መልካም ምሽት።